Hello ጤና ይስጥልኝ Best Bet ራሄል ነኝ። በኩል ልርዳው?
አምስት በላይ ገባ ትኬት check ታደርግልኛለች?
እሺ ይቻላል። ንገረኝ። እሺ አንተ ቁጥሩ ነገር አስራ ሶስት አምሳ ሁለት እሺ፣ አንዴ እሺ፣ አንዴ ጠብቅ።
እሺ እሺ እሺ
አስራ ሶስት ሀምሳ ሁለት አስራ ሶስት ሀምሳ ሁለት አርባ ሁለት ሰማንያ ስምንት ነው ሰማንያ ስምንት አይታወቅም።
አርባ ሁለት እሺ፣ የገመትከውን ሁለቱንም ንገረኝ። እሺ።
ሰማንያ ስምንት እሺ ሰማንያ ስምንት አለ
አዎ ሰማንያ ስምንት ይገራል።
ነው።
የመጨረሻው ኤቨርተን እ?
የመጨረሻው ኤቨርተን ከማንቸስተር ሲቲ ጋር ያለው ጨዋታ ነው።
እስኪ አ አ ፒያሳ ላይ የተቆረጠ ትኬት ነው።
መሰለኝ
እሺ እ፣ win ነው ይሄ win ነው።
እና አሸንፈናል።
አሸንፏል እና ከአሸናፊው ጋር ሄዳችሁ መቀበል ትችላላችሁ ብሩን።
እሺ እቴ አመሰግናለሁ።
እኛም እናመሰግናለን። መልካም ቀን።